ጤና ይስጥልኝ በምሽቱ
ጤና ይስጥልኝ።
እግዚአብሔር ይመስገን ደህና።
ላይቭ ላይ ነበረ ስልኳ የለም።
እሺ፣ አዎ ላይቭ ላይ ነው። ጽዱ ቅዶች የሚጠቁም ልጆች በሰባ አምስት ብር ስልክ ይደውሉ ሜዳን ስልክ ለማግኘት አታነሱም ስልኩን። ለግድ አዲስ አበባ ሰው መሆን አለብን እንዴ ስልኩ ለማንሳት?
ኧረ እንደዛ ላለን ይቅርታ፣ በጣም እናነሳለን። ቢዚ ስለሆነ ነው ስልኩ።
ስልኩ ዘጠና ዘጠኝ ጊዜ ደወልኩ፣ ወደ ስምንት ጊዜ ደወልኩ ነው የሚነሳ።
እሺ፣ አሁን ይደውሉ።